ሄሎ
ሰላም ነው።
ሰላም ጤና ይስጥልን። ቤት ስዊት
ኧረ ዲፖዚት እያደረግን ኧረ ብራችንን ጨረሰው።
አዎ፣ ቆይ ትንሽ ኔትወርክ ችግር አጋጥሞ ነበረ እየተስተካከለ ነው። እሺ ትንሽ ታገሱን።
እስከ መቼ የሚስተዋሰው ካለፈ ያው በኋላ አሁን ብራ- እያስተካከሉት ስለሆነ ትንሽ ጠብቁን። እሺ
ተመሳሳይ ቢኮዝ ቴክስቱን መልስ ነው ልካልናል ያለው።
ቴሌግራም ላይ
የመጀመሪያ ልኬላችኋለሁ። ከእንደገና በቃ።
ተበላው፣ አሁንም ከእንደገና ተበላው። ምን ይሰራልኛል አሁን? ሶስተኛ ተበላው ይሰራል እያልኩ ማለት ነው።
አይደለም አንዴ ሞክረህ እምቢ ካለህ ደጋግማ አትሞክረው። ያንዴ የመጀመሪያው እስኪገባልህ። እሺ
ለማንኛውም አሁን ጨዋታ ሊጀምር ነው። ነገ ነው የምታስተካክሉ? ዛሬ ነው ዛሬ ይስተካከላል።